Hello ጤና ይስጥልኝ። ማነው? Hello hello hello
አቤት እማ ጤና ይስጥልኝ።
አሁን ችብችብ
አብሮ ይስጥልኝ። አሁን ተደውሎልኝ ነበረ።
ተደውሎልዎት ነበር አሁን?
አዎ አሁን ተደውሎ እንትን ልበለው ል cancel ወይስ የሚቀበል ሰው አለ ስትለኝ እሺ እነግርሻለሁ ኦኬ ብያለሁ።
አዎ አዎ። እሺ ይቅርታ በጣም ኮከብ ነው ካደል ኮከብ አዎ እባባዬ እ ልስጥሽና ስልክ ወደ እሱ አቀብሉት። ባለበት ቦታ ደረጃ ላይ አቀብሉት። ስልክ የት ነው ልስጥሽ።
ያለው?
ማለት ተንቀሳቃሽ ነው፣ አንድ ቦታ አይሆንም። አሁን እንደዛ ላይ እንኳን ያለው መሆን አይችልም። እርግጠኛ ሆነው ትክክለኛ ሎኬሽን ነው ለእኛ እኮ መናገር ያለው።
ስለዚህ አሁን እንትኑ ስልኩን ልስጥሽና ያለ እዚህ ቦታ ነኝ ብሎ አሁን ሹፌራችሁ እኮ በቀጥታ በሰዓቱ አይመጣልንም። ይሄ ነው ችግሩ እንጂ ቤተን ድረስ ሄጄ ይቀበል ነበር እኔ።
አዎ ምንድን ነው አሁን ወይ መንገድ ይዘጋጋል። እርግጠኛ እሱን ሆኜ ነው ሰዓቱን የምልሽ።
ልነግሮት አልችልም። ለዛ ነው በቃ ስለዚህ እሱን ስልክ ስጪውና እንዲህ ቦታ ነኝ ብሎ ሲል እዛ ቦታ ላይ እንዲቀበል ያድርገው።
እንደዛ እንኳን መሆን አይችልም።
እም፣ ታዲያ እንዴት ላድርግሽ?
ስለዚህ refund እናድርግሎት። ዛሬ ብሩን እንመልስሎትና እም፣ ከዛ እ፣ location ብ- ቤተል ብለው ይሙሉና ለነገ እንላክሎት order ኦቹ።
እኮ አሁን ብሩን ዛሬ ቤተል ስንት ሰዓት እንመልስሎት።
ይመጣል? ቤተል ሄጄ እንድቀበለው እኮ በትክክለኛው ሰዓት የሚመጣበትን አላወኩም።
Okay፣ እዛ አካባቢ የሚቀበልሎት ሰው የለም?
አ- ቤተል አካባቢ ሰው የለኝም።
እም።
ራሴ ሄጄ ነው የምቀበለው።
Okay እንደዛ እንኳ እንደዛ ደግሞ እንዴት ይሆናል? አሁን exact ሰዓቱን ልነግሮት አልችልም፣ አስተጓጉሎታለሁ። መንገድ ምንም ሊዘጋ ስለሚችል እርግጠኛ ሆኜ ልነግሮት አልችልም።
ቤተል ሄደን እንቀበል እ? በደ- እኮ በጊዜ የሚመጣ ከሆነ ነው። ይኸውልሽ በጊዜ የሚመጣ ከሆነ ቤተል ሄጄ እቀበለዋለሁ። በጊዜ ካልመጣ ግን ተመላሽ አድርገው ነው የምለው። ለምን እ፣ እኮ በጊዜ ስለዚህ እንደዚህ መሆን ስለማይችል refund ላድርግሎት።
ይመለስ ኬክ ይቅር ይቅር እና ከሰኞ በኋላ ይታዙ እ? ይሻላል አለ? እም? በቃ እሺ ቤተል ድረስ ይመጣ ይደውልልኝ እሺ